hello ጤና ይስጥልኝ። ሰላም ነው እግዚአብሔር ይመስገን።
አለን። የቲፋይፍ sales executive ነው እና ማርኬት እባላለሁ። አንድ ቤት ለማስመዝገብ ነው። መገናኛ ባርና ሬስቶራንት መገናኛ ባርና ሬስቶራንት አ ቱሉ ዲምቱ
ምንድን ነበረ? draft machine ነው።
የ draft machine የ draft machine
እሺ፣ BG ID ወይም ደግሞ TIN number አዲሱ ID ተሰጥ
ምን አሉኝ? አይሰማም።
አዲሱ ID ተሰጥቷቸዋል።
እስቲ ልሞክረው ይስጡንና
እሺ TIN number ግን ከተቻለ TIN number ቢሆን ቶሎ አገኘዋለሁ።
ቆይ እሺ፣ እሱን አንዴ የከፈተው እና የ leader ኡን እሺ እሺ እየከፈትኩት ነው። እኛም ከሱ ስለሆነ ማግኘት ነው እንችለው።
እሺ
መገናኛ መገናኛ እሺ፣ TIN number ይሻላል። ይሄ ያልከ አይከፍትም፣ እርግጠኛ ነኝ። TIN number ሁለት ዜሮ ሰባ
ሰባት እሺ ሁለት ዜሮ ሰባት አይደለም ሁለት ዜሮ ሰባ
መስመር ላይ ያሉ ደንበኛችን ነኝ። እየሰማች ነው። ሁለት ዜሮ ሰባ
መስመር ላይ ያሉ አዎ፣ አይ- አይሰማም አዎ ተቋረጠ። ሁለት ዜሮ ሰባት አይደለም ሰባ ሰባ እሺ ሰባ
እ፣ ሁለት ዜሮ ሰባ ሀምሳ ሀምሳ ዘጠና ስምንት አርባ ዘጠኝ ዘጠና ስምንት አርባ ዘጠኝ
እሺ እየፈለኩሎት ነው። እሺ ሙሉ ስሙን ይነግሩኛል? የባለቤቱን
ሀፍቶም ገብረ መስቀል
እሺ አድራሻው የት ነው? ቱሉ ዲምቱ ለየት ያለ ምልክት ካለው ቱሉ ዲምቱ ገና እንደገባ ነው መግቢያው ጋር
እሺ ቅሬታዎትን መዝግቤሎታለሁ። የጥገና ክፍሎች በተቻለው ፍጥነት መተው ያስተካክላሉ።
እሺ መልካም ቀን ናት እሺ ሌላ የምረዳዎት ነገር ይኖራል?
የለም የለም አመሰግናለሁ እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን